ጤና ይስጥልኝ። ሄሎ ቪዛ ለምነኝ ባክዎት፣ ምን አይነት የጉዞ መረጃ ልስጥዎት?
ስለ ፓስፖርት ነበር ኳስ ቀጠሮ ለማለት
እሺ፣ ቀጠሮ ለማስያዝ ፈልገው ነው ደንበኛችን?
አዎ፣ እሺ፣ official website አቸውን ልስጦትና እዛ ላይ ያሉ ማለት ነው። ኦንላይን ላይ ኦንላይን ላይ official website ልስጦትና ማስያዝ ይችላል።
እሺ።
ትምህርትና ወረቀት ይዘዋል ወይስ ስልክዎት record ያደርጋል?
እ?
ስልክዎት record ያደርጋል ወይስ እስክሪብቶና ወረቀት ይዘዋል?
እስክሪብቶና ወረቀት ያስፈልጋል ነው?
አዎ እንዲጽፉ ብዬ ነው።
በቃ እስክሪብቶና ወረቀት ይዤ ልደውል።
እሺ ይችላሉ። ወይም ደግሞ በስልክዎት record የሚያደርግ ከሆነ በስልክዎትም ይችላሉ።
ያደርጋል።
እሺ record ያድርጉኝና ልንገሮት።
እሺ። እሺ
Ethiopian passport service dot gov dot et ደንበኛችን ሰምተውኛል አይደል?
አዎ፣ አዎ፣ እየሰማሁ አዎ፣ Ethiopian passport service dot gov dot et ይሄ official website አቸው ነው። እዚህ ላይ ገብተው እም፣ ቀነ ቀጠሮ ማስያዝ ይችላሉ።
እሺ አመሰግናለሁ።
እሺ ሄሎ ቪዛ ስለደወልን እናመሰግናለን። መልካም ቀን ደንበኛችን።
እሺ ይሁንላችሁ።
እሺ